ጤና ይስጥልኝ። ሁሉ ስፖርት እባክዎ ምንድነው?
ጤና ይስጥልኝ ሁሉ ስፖርት አዎ ነው።
ከቴሌብር deposit ያደረግነው ነበር።
እሺ
funding ነው የሚለው funding እሺ፣ ነው ከ- የሚለው screenshot አድርገን ወደ normal የስልክ የሁ- የቴሌግራም ቻናላችሁ ልከነዋል።
በሰባ ስምንት ቤቱ ነው።
አ
ማን ነው የሚለው ስሞት?
ክፍሎም ገብረ መድን
የቴሌግራም ስሞት
ቴሌግራም ሲባ ክፍሎም ክፍሎም ነው የሚለው ቴሌግራም ያው ል- ል- ልከነዋል። በዚህ ስልክ ቁጥር ነው እንትን ሌላክ ነው screenshot አድርገን spelling እስቲ ንገሩኝ የክፍሎምን።
ክፍሎም KF
እሺ እኮ በዚህ ነው አሁን save ያደረጉት ቴሌግራም ላይ።
አዎ አዎ መቼ ነው ቴሌግራም ላይ ላኩልን?
አሁን አሁን ከሰላሳ ደቂቃ ምናምን በፊት ክፍሎም ፍጹም ነው የሚለው
ክፍሎም ፍጹም ልጆች ክፍሎም ገብረ መድን ነው የሚለው በዚህ ስልክ ማለት ነው።
አንድ ጊዜ እሺ፣ ቆይ ጠብቁኝ። እሺ deposit ነው አይደለ? ይሄን አይደለም የምንፈልገው እኛ ደንበኛችን የቴሌብርን transaction history ወይም ደግሞ ቴ- text ነው screenshot አድርገው የሚልኩልን።
የቴ- የቴሌብሩን አዎ እሺ፣ እሺ፣ ወይ የቴሌብሩን ላከው ወደ ቴሌግራም የላኩለትን የመጀመሪያ አዎ አዎ እሺ፣ የቴሌብሩ screenshot አድርጌ ልቀዋለሁ። እሺ እሺ እሺ